Hello hello አቤት
ጤና ይስጥልን።
አብሮ ይስጥልን።
አባል ልሆን ፈልጌ ነው።
እሺ የት ነው ያለኸው ወንድሜ?
እኔ አፋር ነው ያለሁ።
Okay እኛ ደግሞ አዲስ አበባ ነው ያለነው እና
እ
አዲስ አበባ ነው ያለነው እኛ
የት የት ሰፈር?
አዲስ አበባ ስድ መገናኛ ሾላ አካባቢ ሾላ አካባቢ
መገናኛ ሾላ አካባቢ።
አ- አ
ታዲያ አሁን ምን ይሻላል? እኔ በጣም ፈልጌ ነው።
እኮ መዘግብህና ስትመጣ ፎቶ ይዘህ መምጣት ትችላለህ። ትመጣለህ አዲስ አበባ
ብዙ ሰው ነው ያለው።
እኮ ስትመጡ አንድ ጊዜ ፎቶ ይዛችሁ መምጣት ትችላላችሁ።
ሶስት ጊዜ ምን ምን ፎቶ ነው የሚያስፈልገው።
ፎቶ
Hello
Hello አቤት፣ እየሰማን ነው
ፎቶ አንድ ጉርድ ፎቶ ነው የሚያስፈልገው እና
እ
ስትመጡ ፎቶ ይዛችሁ ትመጣላችሁ።
እሺ እሺ። ሌ- ሌላ የለም